hello ሰላም ጤና ይስጥልን።
አብሮ ይስጥልን።
አማኑኤል አቤት።
ከዊፕላስ ድርጅት ነበር ምደውለው። የእኛም መተግበሪያ አውርደው ነበር አ እ ለአሽከርካሪነት ነው ለተጠቃሚነት?
አ ለተጠቃሚነት እሺ አሁን እርስዎ የተመዘገቡት ዊፕላስ solution provider ላይ አሽከርካሪዎች የሚመዘገቡበት ላይ ሲሆን እርስዎ user ወይም ተጠቃሚ ከሆኑ ዊፕላስ solution user የሚለውን በማውረድ የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች እንዲሁም አሸናፊ የሚያደርገውን referral code ኦትን ከዛ ላይ ማግኘት ይችላሉ።
ዊ ፕላስ ኮድ ዊፕላስ solution user user እሺ፣ እዛ ላይ በመመዝገብ ተጠቃሚ መሆንና የወደፊት ምቾትዎን መቀላቀል ይችላሉ።
እሺ እሺ አመሰግናለሁ። መልካም ቀን ይሁንልዎ።
እ